ጤና ይስጥልን።
አብሮ ይስጥልን
ምን ልርዳዎት አባት?
መኪና ሀይሉክስ double ጋቢና ነው።
high roof
ሀይሉክስ
high roof high roof።
double ጋቢና ነው። ሁለት ሺህ ስንት ነው የፈለጉት?
አረ የለጠፋችሁትን ነው የምልሽ። ያቸው
ከሁለት ሺህ ስንት ነው ያዩት?
B አስራ አምስት ነገር የለጠፋ መሰለኝ ታርጋ ቢስ
B አስራ አምስት ቤት የለጠፈ መሰለኝ። ነጭ ሀይሉክስ double ጋቢና
double ጋቢና B ሀምሳ እና B አይደለ B ሀምሳ ነው አይደል አባት? B ሀምሳ እና B ሀምሳ ስድስት